kaga na da na hello hello፣ ጤና ይስጥልኝ።
ሰላም ነው።
እግዚአብሔር ይመስገን።
አ፣ እንትን ለመጠየቅ ነበረ አ፣ ወደ ሮማንያ ለመሄድ ሮማንያ።
አ፣ እሺ፣ ሮማንያ በምንድን ነው መሄድ የፈለጉት?
ያው ለስራ ስራ ለመስራት እሺ፣
እና ምን ምን እንደሚያስፈልግ መረጃ ለመጠየቅ ነበር።
እሺ። ከዛ ሀገር ስራ አግኝተዋል?
እዛ
አዎ፣ ከዛ ሀገር ስራ አግኝተዋል።
እዛ ለመሄድ አ፣ እንደዛ ነው።
ምን አሉኝ?
አ፣ አ፣ አግኝተዋል?
አ፣ search በማድረግ በኦንላይን አዎ፣ አግኝተዋል ስራውን።
አ፣ ምን ያህል ጊዜ ይፈጃል?
እ፣ acceptance letter እስኪመጣሉት ድርጅቱ እስኪቀበሉት ያለው ጊዜ ነው።
አ፣ ከዛ በኋላ ነው letter ኡ invitation letter ሲመጣ ነው።
አዎ፣ acceptance letter ወይም የቅጥር ደብዳቤዎቹ ላይ ሲደርስ አ፣ ከዛ በኋላ ነው ቪዛ process ማድረግ የሚጀምሩት።
ከዛ በኋላ ወደ እናንተ እመጣለሁ ማለት ነው።
አይ እኛ information ብቻ ነው ለእርሶ የምንሰጠው ደንበኛ ብቻ።
እሺ አ፣ በእርግጥ በእርግጥ አልደረሰኝም እስካሁን።
እ፣ ሲደርሱት